ጤና ይስጥልኝ። ስፖርት ባኮ የምንረዳው
ስለ ነው። የሆድ ስፖርት አካውንት ተዘግቶብኝ ነበር።
ተዘግቶብኝ ነበር።
አዎ፣ አሁን ማለት ነው።
በቴሌግራም ልከዋል።
አዎ ልኬ ነበርና መሰጆ ላክልኝ ብለሽኝ ነበር። ከቴሌብር ዲፖዚት ያደርገው
ቴሌግራም ላይ ልከ- ላኩ። እዛ ላይ እናሳውቆታለን መልስ።
እ- እሺ ግን ትንሽ ቆየት ብሏል። እሺ ከትናንት በፊት ነበር የላኩት።
በዚህ ስልክ ነው።
እ እ በዚህ ስልክ
አዎ በዚህ ስልክ ነው የቴሌግራም ቻናሉ ልክ ያለው
ጎይቶም።
አዎ ጎይቶም አያሌው።
እሺ ጎይቶም ድጋሚ ያስተላልፍለታል።
እሺ አመሰግናለሁ።
እሺ